ጤና ይስጥልኝ።
ጤና ይስጥልኝ።
ማሞካቻ ነው።
አዎ ከአሪፍ ፔ ነበር ምደውሎ ደንበኛችን እሺ ፖስ ማሽናችን እኛ ሲስተም ላይ ስናየው ኦፍላይን እያለን ነበር እና ጠገቡት ካለች የት ላይ ያደርጉልኝ ይችላሉ?
የት ብራንች ነበር የነበረው?
አ- ብራንች ይሄ አሁን የደወልኩበት የት ብራንች ነው?
ቆይ ስልክ ልስጥ። ሺ አብራ አምስት ቡልቡላ ነው ያለው። ሌላ ቁጥር ልስጥሽ እዛ ያለ እሺ
ዜሮ ዘጠኝ አርባ ሁለት አርባ ሁለት ሀያ ሀያ
ዘጠና ስምንት
ዘጠና ስምንት ስልሳ አራት ስልሳ አራት ሺ ደንበኛችን አመሰግናለሁ።